ጤና ይስጥልኝ ሄሊ ቪዛ ኩለኛ ባኮት ናይቶ ጉዞ ማለት ተነስቶት
አሁን ደውዬ ነበረ መስመር የተቋርጦ ነው ነገርሽ ነበር መሰለኝ።
እሺ ጠበኝ።
ፓስፖርት ነው የነገርኩሽ ልጅ ነኝ።
አዎ እሺ ጠበኝ። አንዴ ወሰለኝ። ሄሎ ደንበኛችን፣
አቤት።
እሺ መስመር ላይ ስለቆዩ እናመሰግናለን። ሰማንያ አንድ ስልሳ ሶስት ደውሎ ይጠይቁ።
ሰማንያ አንድ ስልሳ ሁለት ሶስት ስልሳ ሶስት ሰማንያ አንድ ስልሳ ሶስት አዎ፣
እሺ፣ እናመሰግናለን።
እሺ፣ አመሰግናለሁ።
እሺ